ታሪክና ማድረግ
hello አቤት
ዋሽንግተን Medical Center ነው።
አዎ
እንትን ፈልጌ ነበር፣ የ chest CT scan ፈልጌ ነበረ።
ምን አሉ?
የ chest CT scan ፈልጌ ነበረ።
እሺ ያለ
ይኖራችኋላ?
አዎ
እናንተ ናችሁ ቢመታችሁ የምትወስዱት? እዚህ ራስ ደስታ ነው ያለው ታማሚ በል፣ አምቡላንስ እንዲመጣ ነው።
አምቡላንስ እንዲመጣ ነው።
የት ነው አሉ?
ራስ ደስታ
አራት ደስታ
ራስ ደስታ አዎ።
እሺ፣ በዚህ ስልክ ይደወልላችሁ
አዎ በዚህ ስልክ ትደውይልኛለሽ check አድርገሽ?
ይደውልላችኋል።
እሺ ዋጋውን ትነግሪኛለሽ ምን ያክል cost እንደሚያደርግ?
እሺ በል እሺ፣ without contrast ከሆነ ሶስት ሺ ስልሳ ብር ነው።
አዎ contrast አያስፈልገውም። contrast ማለት መድኃኒቱ ነው አይደለ?
አዎ አዎ፣
እኮ አዎ። ስንት ብር አልሽኝ?
እንደዛ ከሆነ ሶስት ሺ ስልሳ
ሶስት ሺህ ስልሳ
ከነ ትራንስፖርት ከነ አምቡላንሱ ነው?
አዎ አምቡላንስ ያው በነፃ ነው የሚሆነው። ሲደውሉ ያወራችኋል። ሌላ ስልክ ይደውላል። አዎ
okay አምቡላንሱ የእናንተ አይደለም? ሌላ ተጨማሪ extra እንከፍላለን ለሱ?
የእኛ ነው አምቡላንሱ። ተጨማሪ ክፍያ የለውም እያልኩኝ ነው።
እሺ በቃ በዚህ ስልክሽ ደውይልኝ።
እሺ